hello ጤና ይስጥልን ቤት ቤት አብሮች ስለነ አንዴ በእናትሽ transaction ID ላኪልኝ፣ ሳንቲም ፔዎች ላኩልን እያሉኝ ነው።
ማን ልበል ስምህን?
ሁሴን ያሲን እም፣ ሁሴን አ እያወሩክ ነበር አሁን እዚህ አ አ
ምን በሳንቲምፔ ምንድን ነው withdraw ነው?
አ
ሁሴን ማን ያልከኝ?
ሁሴን ያሲን
አንድ ጊዜ ጠብቀኝ። እሺ፣ ሁሴን ሁሴንን ያው አግኝተሽለታል? እንኪ ወይ አብ እ ልከሽላቸዋል ልከሻል? አሻይልም እኮ ትራንስፈር
አንቺ ላኪልኝ፣ እኔ ላክላቸው ልከላቸው አልተውና እኮ አይ ማለት ያዋራች ልጅ ልክ ይላቸዋለሁ እያለችኝ ስለሆነ ችግር የለውም ለእኔ ላኪልኝ ደግመሽ
no አይደለም transaction ኑን